Hello
Hello ጤና ይስጥልኝ ትምህርት ቤት ሰላም ሰላም።
እንትን withdraw ብዬ አልገባም።
እሺ መቼ ነበረ?
ትናንትና
ቤት ስልክ ቁጥርን ንገረኝ አንዴ።
ዘጠኝ ሰባ ሁለት ሰባ ሁለት
ዜሮ ሰባት ዜሮ ሰባት ሰባ አምስት ሰባ አምስት ዜሮ ሰባት ዜሮ ሰባት ስንት ብር ነው?
ዘጠኝ መቶ አምስት
በዘጠኙ ነው አይደለ?
እ ዘጠኝ ብሎ በሚጀምረው ነው አይደለ?
አ አ ስንት ብር ነው?
ዘጠኝ መቶ አምስት ዘጠኝ መቶ አምስት ነው።
አ እሺ ጠብቀኝ አንዴ። ደውለክ ነበር ቅድም?
አ ኢንፎርም አድርጌ ላይ እየጠበቅ ነው ለሳንቲም ፔዎች
እንቶ የት አልገባም እህ
የት አልገባማ አዎ አልገባም። እሺ እንደ ሲገባ እንትን እልሃለሁ።
ድጋሚ እንትን በያቸው ወይ እሺ እሺ ድጋሚ ያሳውቅልሃለሁ።
እሺ